алло ስልክሽን ዝቅ ብለሽ ነው የሄድሽው
በጣም
እሞት ይኸው።
ወይ ወይት አለ ደህና ነሽ አይደል? ቤቱ ምን ነው ናፈቅሽው?
እሱ ሲፈ ናፍቄውም አላቅ በህይወት ምን እሱ ፈልጎ ደግሞ ሲፈልግሽ ብቻ ምን ነው እንትን አለሽ ስደውል አለኝ እ?
የምትፈልገውን ነገር ተናገር ከዛም በተረፈ ሌላ ምን ያስፈልጋል አልኩት የምትፈልገውን ነገር ተናገር አልኩት የምታውቂያሽን ኮፒ አድርገሽ ነይ በቃሽ ምን ነው አለኝ ምንም ሰው የተወደድሽ ለምን?
ብሎ ሰው የተወደድሽ ብሎ አይፈልግ ለራሱ ጉዳይ ሲሆን ግን በቃ የት ገባሽ ለምን?
የትም ሞትሽ ኖርሽ የሚል ሰውዬ አይደለ እነሱ ለእኛ መቃጠያን እባክሽ ነታችን ጠላት ነው እኛ እኮ እ?
የሰጠን ጠላት ነው የሰጠን እኛ ፈጣሪ እኮ።
ከጠላት ጋር ነው የምትኖር የራሱ ጉዳይ ሲሆን ግን ይደውላል ለምኑ ነው መታወቂያ የፈለገው?
የሆነ እዛ ቀበሌ ከእንትኖቹ ጋር ሊ- ሊፈራረም
አ ተከራዮች ጋር ከተከራዮቹ ጋር ቤት ነው ያለው። አሀ የአንቺን መታወቂያ ያስፈልጋል?
የኔ መታወቂያ ምስክር የሚለው ላይ አሀ ምስክሩ ላይ ምስክር የሚለው ላይ
ታች እባክሽ ዝናብ ሊዘንብ ነው እኛ ጋር እናንተ ጋር ዝናብ አለ?
አረ ምንም አላየሁትም ደህና ነው ፈገግ ሊዘንብ ብሏል ነው። እያካፋ ይዘንባል?
ነው።
አይደል ማካፋት ጀመረ እውነት
ምን አለሽ ምን እ?
ምንም የታጠበ ዕቃ ነበረ እሱን አነሳሁ። በቃ ሌላ ምንም አነሳሳሽ አ- አዎ፣ ምንም የለኝም። በቃ ፓልማ ትጨናነቂ ዝም ብዬ እንደው ለምን አይ፣ ላወራሁልሽ ግን ያው አረ ችግር የለውም እምትይ ችግር አዎ።
የለም እንደው ነገር ለማን ላወራው ታዲያ እንግዲህ ነገራቸው ስለሚያቃጥል ነው እንጂ ምን ምን ችግር እ።
አለ ነገራቸው ግን ያቃጥላል እንደው
አዎ፣ ምን ታረጊዋለሽ ብሏል እ?
እንደ ምን ታረጊዋለሽ ብሏል እ?
በቃ እንዳትናደጅለት የራሱ ኧረ እኔ ኧረ ችግር የለም ታዲያ እ?
ችግር የለም ኧረ ችግር የለም እንዳትደውይለት ዝም በይ ኧረ እኔ አልደውልም ገደል ይግባ ከፈለገ እ፣ አልደውልም ታዲያ አ
አይ በቃ ታዲያ እ? እ?
እሺ ሙትዬ እሺ እሺ ታለም ቻው ቻው